Zielona Dęga.
ሄሎ
ሄሎ አቤት።
ማጂክ ወርከር ነው?
አዎ ምን ልታዘዝ?
እሺ። አይ በቃ ስልካችሁን አሁን እንትን ብዬ ነው።
በዛው ሶስት ፈላፍል አሪፍ አድርጋችሁ አሪፍ አድርገሽ ስሪ። አሁን አዝዤ ነው ፈላፈል ሶስት በርገር የጾም እ እ አሁን የጾም በርገር አዝዤ ነው። ቀይዋ ልጅ ነግሬያት ነው እና ስልክ ስላት ስልካቸው አይሰራም ስላት ሰማንያ ሰማንያ ስምንት አስራ አምስት ስትለኝ አሁን ደወልኩ። እሺ እሺ አመሰግናለሁ።